ጤና ይስጥልኝ።
አብሮሽ ድርጅት ቤት ነው።
እሺ የሆነ ትኬት check አድርግልኝ ነው።
እሺ cashier ኮዱን ትነግረኛለህ?
እሺ አስራ ሶስት አስራ ሶስት ሰባ ሁለት ሰባ ሁለት ዜሮ ዘጠኝ እሺ
ሰላሳ ስድስት እ እ ቆይ አንዴ እያየሁልህ ነው።
እሺ እሺ
አስራ ሶስት ሰባ ሁለት ዜሮ ዘጠኝ ሰላሳ ስድስት ነው ያልከኝ አይደል?
አ አስራ ሶስት ሰባ ሁለት እ
እ
ዜሮ አ ዘጠኝ ዜሮ ዘጠኝ ሰላሳ ስድስት ሰላሳ ስድስት ነው በቃ። አ ሰላሳ አምስት ነው ሰላሳ ስድስት መጨረሻ ሰላሳ አምስት መጨረሻ
እ ሁለት ልውስጥ አለው። እሺ
እሺ ስለደወልክ እናመሰግናለን። መልካም ኧረ ቀን።
እንደ ሌላ ሌላ ልንገርሽ?
እሺ ካለ እሺ አስራ ሶስት አስራ ሶስት ሀምሳ አራት ሀምሳ አራት
ሀምሳ እሺ
ሰላሳ ዘጠኝ
አንድ void አለው፣ አንድ ደግሞ lost አለው። ሌላ ደግሞ ያላለቀ ጨዋታ አለው። ገና የአምስት ጨዋታ አለው።
okay እሺ እሺ ሌላ አለ?
አስራ አራት እሺ
ዜሮ ሁለት እሺ ዜሮ ሶስት ስልሳ አንድ
ያው update ተደርጎልሃል። የአምስት ጨዋታዎች አሉት እና የቀሩ ጨዋታዎች አሉ። እሱን ጠብቅ።
እሺ እናመሰግናለን።
እሺ መልካም ቀን።
እሺ። እ?